ካንቺ ተለይቼ ለመኖር አልችልም ሙዚቃ ጋሻዬ የመንፈሴ ሐኪም ስንቱ ባለቅኔ ደበላ አስቆብሻል ሙዚቃ ሙዚቃ አንቺን ማን ይጠላል የሰማይ አዕዋፍ የምድርም አራዊት ይደሰታል ሁሉምን አዳምጦሽ በስሜት ኑሪልኝ ሙዚቃ ያላንቺ ማናለኝ አንጎራጉራለሁ ሲከፋኝ ሲደላኝ ስንቱ ባለቅኔ ተበላሽቶብሻል ሙዚቃ ሙዚቃ አንቺን ማን ይጠላል